ስራ ወጥተዋል።
ሄሎ ሰላም ጤና ይስጥልኝ ቤት ቤት ከዳር ነኝ። እባክዎ ምን ልርዳው?
አረ deposit አድርጌ ነው እስካሁን አልገባልኝም እኮ ልኬላችሁ ነበር በቴሌግራም።
እሺ ቴሌግራም ላይ ስም ማን ነው አባቴ?
እኔ ሰብሪ
እ ቴሌግራም ላይ በዛ ስም ነው የሚያወጣልኝ? ማን ነው ያልከኝ? ይቅርታ እ ይቅርታ እየተቆራረጠ ነው እ ደንበኛችን እየተሰማኝ አይደለም።
ሰብሪ ሰብሪ ሰብሪ ግዴ
ሰብሪ አ፣
ሰብሪ G ሰ- ሰ- ከሚለው ሰብሪ ይልና G ይላል። አዎ G ፊደል ማለት ነው።
ሰብሪ G